Hello ጤና ይስጥልን ቤት ላይ ጤና ይስጥልን ከአዳማ አስራስድስት ነበር የምደውለው።
እሺ
እ አዲስ game ተጨምሯል እንዴ? check አድርጉልን እስኪ።
እሺ አንዴ መስመር ላይ ጠብቂኝ።
እሺ
Hello አቤት።
አልተጀመረም እሺ፣ check እያደረግን ነው ብለውሻል። እሺ
Okay እ አይ እንትን ላይ ኮምፒውተሩ ላይ እኮ ተጨማሪ ብሎ አምጥቶብን ነው። ችግር አይፈጥርም አይደል?
አይ አይፈጥርም፣
እሺ እናሳውቃችኋለን። እሺ እሺ እሺ እሺ